ጤና ይስጥልኝ። አሪፍ ቤት ሎዛ ነኝ። ባኮም ልርዳው?
ታዲያስ እንዴት ነሽ?
እግዚአብሔር ይመስገን።
ትናንትና transaction ፈጽሜ ነበረ ማታ አካባቢ እሺ፣ እሺ።
እና አሳውቄ ነበረ።
አስመዝግበው ነበረ?
አዎ አዎ፣ በዚህ ስልክ እሺ። በዚህ ስልክ ቁጥር ነበር ያስመዘገቡት?
አዎ።
እሺ። ደንበኛችን አንድ መስመር ላይ ቆዩ ሌሎት።
እሺ
እሺ። ደንበኛችን መስመር ላይ አሉ?
አዎ እሺ፣ ይቅርታ ስላስጠበቁት። ዘውዴ አፈወርቅ ኖት?
አዎ እሺ፣ ጉዳዮት ወደሚመለከተው አካል ተላልፎሎታል። በተስተካከለ ሰዓት ደውለን እናሳውቆታለን።
ጥሩ።
እሺ፣ ሌላ ምረዳውት ነገር አለ?
ምንም ፈ- ፈጣን ብትሆኑ ደስ ይለኝ። ቶሎ አዎ እውነት ነው። ከእርሱ በፊት የተመዘገቡ ደንበኞች ስላሉ ነው፣ በየተራ ስለምናስተናግድ ነው። በተስተካከለ ሰዓት ደውለን እናሳውቆታለን። ይቅርታ።
ጥሩ።
እሺ፣ ስለደወሉ እናመሰግናለን።
okay፣ okay፣ ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
ጥሩ።
እሺ